ሰላም ነው።
እግዚአብሔር ይመስገን ሰላም
አለ። እንዴት ነሽ?
አለ።
አለን። ምርት የት የት ነው የሚገኘው?
ምን?
vegetable
እዚሁ እኛ ጋር እንትን application አሉት።
application ኑ አለኝ። አዎ።
አዎ፣ በዛ በ application ነው ማዘዝ የሚችሉት።
ኧረ አዎ፣ በ group እየሆነ ሶስት ሰው እሺ።
delivery ም ነፃው ነው፣ ዋጋውም ቅናሽ ነው። በዛው ማዘዝ ይችላሉ።
okay። ስለዚህ group ኡን የት አገኛለሁ? እኔ ብቻዬ ነኝ።
okay። ሰው አት- አያውቁም። ጎረቤት ወይ ቤተሰብ ምናምን ካለ ሁለት ሰው ነው የሚጨምሩት፣ ሶስት ሰው ነው የሚያስፈልገው።
አዎ፣ አሁን እኮ ነው።
ለ- አዎ፣ ለብቻዎትም ይችላሉ፣ ግን የ delivery የ delivery ይከፍላሉ። ሀምሳ ዋጋው ለሚወደድ ነው።
ዋጋው ደግሞ በግሩፕ አዎ ይሰራል።
ይጨምራል። ከዛኛው በ group ቅናሽ ነው። አዎ።
እዛ group ላይ join ማድረግ አይቻልም?
የሚያውቁት ሰው ጋር ቢሆን ይሻላል። ማያውቁት ሰው አሁን ሌላ ቦታም ሊሄድ ስለሚችል ላይደርሱት ይችላል።
አሁን የዛሬ ገበያ በ group ስንት ነው ቲማቲም?
እዛ አለ ዋጋው።
ወደ ኦንላይን ነው ማየት የምችለው?
አዎ ኦንላይን ላይ አለ፣ በ group ም በ individual okay።
ዋጋው እዛ ያሳያል። አዎ ወደ normally
ሰው ካገኙ create አድርገው ሰው ቢያገኙ ይሻላል። አንድ አንድ ኪሎ ቢሆን የሚያዙ ካገኙ ሶስት ሰው ሆነው እ አይ እኔ ንግድ እኮ ነው በብዛት የምገዛው ትንሽ አለ።
አ- አ- አንድ ኪሎ ጀምሮ የተግባማዘ- ሰው መሆን አለበት።
እ ብዛት ኪሎ ስለሆነ በሴ ኦርደር ባረግ ለነጋዴ እ አሎ ስለሆነ አሁን ፐርሰናል ድ- የ- አፕሊኬሽን ለፐርሰናል ሲሆን አምስት ብር ያፈላል። ለዛለው እ አይ ንግድና ለቤት ሲሆን ለቤት ሲሆን ኮንሰር አይደረግም አሁን
እ